በርዶን ተኝተናል። እናቴ
በህልሜ ራሱ ሲያቃዠኝ አድሮ ኢትዮ የሚል ስልክ ሳይ እሙዬ ብዬ አንብቤውን የደወልኩልሽ አይገርምሽም? ሌላ ሰው ገብቼ ስወጣ ይህ የሚለውን ብቻ ነው ያየሁትና እንዴት አድርሽ እምትይ አለሁ ታለም እግዚአብሔር ይመስገን።
ደህና ነሽ?
ደህና እንዴት ነሽ?
ነሽ?
ታለም እግዚአብሔር ይመስገን።
እንዴት ሰላም ነሽ?
ነን፣ ደህና ነን። እንደው ባላወራሁልሽ ኑሮ በህልምሽ ሁሉ መጣ።
እም፣ ሰላም ነው?
አረ ሰላም ነው።
በጊዜ ገባው?
አዎ በጊዜ ነው የሚመጣው።
በጊዜ ነው የሚመጣው?
አዎ
አይ፣ ስንክላም ገባተኛ እ?
ገባተኛ ምንም ገ- አልተፈጠረም።
ገብቶ ዝም ብሎ ተኛ?
እንደው አዎ በራሱ ጨናነቅ ይበላች ምን አስወራልን አይ በቃ እሺ፣ እምትይ፣ እሺ፣ እሺ፣ እደውልልሻለሁ። እሺ